ጤና ይስጥልኝ ፓፓ።
hello ጤና ጤና ይስጥልኝ።
እንዴት አደርሽ?
እግዚአብሔር ይመስገን።
መረጃ እንድትነግሪ ነበርማ።
እሺ ታንዛኒያ ኤምባሲ የቱ ጋር ነበር? ቦሌ ብለዋል።
እሺ፣ አንዴ ይጠብቁኝ፣ ይጠብቁኝ።
እሺ ጉግል
አዚዝ ተሪ እ ሰፌ እንዴት አደረግ? አማን
አምባሳደር ወደ አካባቢ
እሺ አባት፣ አምባሳደር ሆቴል አካባቢ ነው። ቁጥር ኦኬ፣ ያዙ አምባ- እሺ እሺ፣ ንገሪኝ ቁጥር።
ዜሮ ዘጠኝ አስራ ሁለት
እሺ ሰባ ቆይ ቆይ አንዴ ዜሮ ዘጠኝ አስራ ሁለት ሰባ
ስልሳ ዘጠኝ አስራ ሁለት ኦኬ
ስልሳ ዘጠና አንድ ስልሳ okay ስልሳ ዘጠና አንድ አዎ ዘጠና አንድ እሺ hello
እንዴ የእነ ሰላም ቤት አቤት አካባቢ እኮ አንዛ ነው የሚባሉት የሰንሻይን ቤቶችን